በምን ምክንያት ነው የሚሞቱት? በምን ምክንያት እ
ሄሎ ሄሎ፣ አቤት። ሄሎ፣
ይሰማል?
ይሰማል?
አቶ በየነ አዎ፣
ሄሎ፣ አይሰማም?
ይስ- ይሰማል፣ ይሰማል።
በየነ ካደረ አ- አዎ፣ በየነ ነኝ።
ስላ ቅድም ደውለኝ ነበር አይደለ? ሰላሳ አንድ ጫጩት ሰርቆ የነበር ሾፌሮቹ ብለህ ነበር።
አዎ፣
እ፣ ምን ጊዜ ቆይተዋል?
የተሰረቀው
አዎ ምን ያህል ጊዜ? ሁለት ወር ይሆናል። ሁለት ወር አሁን ያኛውን አውጥቼ አሁን በድጋሚ ሰላ በድጋሚ አዝዤን ያለሁትና ከሁለት አሁን ወር አዜብ በፊት ነው።
የተፈጠረው። ከሁለት ወር በፊት። በጣም ጥሩ። እሺ፣ እሱን ለማጣራት ነበር። አመሰግናለሁ።
ሌሎቹ አይጠ- እሺ።
እሺ